ጥረት ላይ ሄሎ ወየ ወየ ሄሎ
በርበሬ አስራ ስድስት አስራ ስድስት ስልኩን ጠራ። መጀመሪያ ይጠራ ነበር።
እ?
መጀመሪያ ጠራልኝ። ከዛ አሁን ስራው ጋር ሰራልኝ።
ቶሎ ዶር ነበር ንገረኝ እስኪ አስራ ስድስት ሰዓት
አስራ ስድስት አስራ ስድስት
ድምፅ ሰማ
ወይ እሷ ይሻላል።
አስ- አስራ ስድስት ስንት ነው?
አስራ ስድስት አ- አስራ ስድስት ሄሎ ሄሎ ነንበሩ ወይ ስምህን ንገረኝ።
አስራ ስድስት እየሰማሁ አስራ- ካለም ወይ ስምህ ወይ ኦርደር አስራ ስድስት አስራ ስድስት እሺ፣ ስምህ ማን ነው?
ፉአድ እሺ ስምህን ንገረኝ። ፎአድ ካስተመር ስልክ ካላነሳልን ነው ያለው።
መጀመሪያ ጠርቶልኛል። ከዛ በኋላ አይልም አይሰራም ስልኩ ከነጭራሹ
እሺ እሺ ፎአድ አስራ ስድስት አስራ order ስድስትን number አስራ ስድስት አስራ አስገባልኝ።
ስድስት order እሺ፣ number አስራ ስድስት እሺ፣ ከአስር ደቂቃ በኋላ እሺ።
ደውል
አዎ ደውልልኝ ፎአድ።
እሺ